ጤና ይስጥልኝ።
አብሮ ይስጥልኝ እ ቴሌቪዥን ምን ልታዘዝ?
ለመመዝገብ ፈልጌ ነው። እኔ message መጥቶብኝ አዲስ አዲስ ሆኖብኝ ለመጠየቅ ነበር።
እሺ ቴሌቪዥን game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ስትደውል መረጃ ይመጣልሃል በእንግሊዝኛ።
አዎ፣ በዛ መሰረት ነው አሁን እንትን አውቁና ይደወሉ በምለው message መልሶ መጣና በ- ለዛ በዛ ማለት ነው ያደወል እሺ ሰባ ቁጥር ተጭና አማርኛ አድርገው።
አማርኛ ላይ አ
እሺ ከዛ ሶስት ቁጥር ላይ ለመጫወት የሚለውን ምረጥ።
እሺ ሶስት ቁጥር ላይ ሶስት ቁጥር ላይ አ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
balance ውስጥ ላይ መኖር